hello hello ሰላም ጤና ይስጥልን። Pixel Photography አዎ እሺ፣ ከዊፕላስ Solution ነበር ምንደውልላችሁ።
እሺ እ ድርጅታችን ዊፕላስ Solution አንድ application ይዞ መጥቶ ነበር እና በውስጡ ደግሞ አርባ አገልግሎት ሰጪ ድርጅቶች ይገኛሉ። ከዛ ውስጥ አንዱ photographer ኦች ናቸው እና እናንተም እንደ photographer እኛም ደግሞ እ photographer የሚለውን service እንደሚሰጥ ድርጅት register እንድታደርጉና እናንተና client ኦቻችሁ online እንድትገናኙ እንዲሁም location ኣችሁን set እንድታደርጉ ልንጋብዛችሁ ነበር።
እሺ መች ነው እ ከ app store ላይ እና ከ play store ላይ application ኑን ማግኘት ትችላላችሁ። link ኡን ደግሞ ቴሌግራም የምትጠቀሚ ከሆነ ስልክሽን ስ- ንገ- ስጭኝና link ኡን ይሄኛው መላክ ራሱ ቴሌግራም አለው አለው።
አዎ እሺ እል- በዚህ ልክልሽና ጥያቄም አስተያየትም ካለሽ ትልኪልኛለሽ። መልካም የስራ ቀን ይሁንልሽ። እናመሰግናለን።
አመሰግናለሁ።
እሺ